hello ጤና ይስጥልን።
ጤና ይስጥልኝ።
ከጊዜያዊ ጥሪ ማዕከል ነበር የምንደውለው ደንበኛችን እሺ
ቅዳሜ ቀን ደውለውልን ነበር አይደል?
አይሰራም ስልካችሁ?
በጣም ይቅርታ እሱን አግኝተን ነው አሁን አገልግሎቱን አግኝተዋል።
አይ እ፣ እንዴት እናገኛለን ስልካችሁ ካልሰራ?
በጣም ይቅርታ ኔትወርክ አስቸግሮን ስለነበረ ነው። አሁን እኔ እመዘግብልዎታለሁ። ምንድን ነበረ ማስመዝገብ የፈለጉት?
ተመዝግቧል። normally ከዚህ በፊት ሶስቴ አራቴ ተመዝግበው እየመጡ እያስ- እያዩት እ፣ ቴክኒሻኖቹ ሊያስተካክሉልን አልቻሉም እና በዚህ ስልክ ነበረ።
አዎ እኔ promoter ነኝ። እሺ staff ነኝ።
እህ፣
እንደዛ ነው። ከቻልሽ ድጋሜ መዝገቢውና መጥተው ከቻሉ ይዩት። ሆነም የ- የትኛው ቤት እንደሆነ ሊነግሩን ይችላሉ?
ደቡብ በሶስት ምንጭ።
ከቁጥር ለመጨረሻ ጊዜ የተመዘገበው ቤተሰብ ግሮሰሪ ነው።
ደቡብ ምንጭ፣ ደቡብ ምንጭ ከሱ በፊት
ደቡብ ምንጭ ባርና ሬስቶራንት።
አዎ እ?
draft machine ኣቸው workshop ሂደው ስላልተመለሰላቸው ነው።
ተመልሷል። ሁለቴ ሄዶ ሁለቴ ተመልሷል፣ ግን አይሰራም።
ተመልሶላቸዋል። አሁን አዎ ከተመለሰ በኋላ ምንድን ነው እያደረገ ያለው?
አይቀዳም። ከተመለሰ በኋላ ደግሞ አይቀዳም።
እህ። እሺ ቅሬታዎትን በድጋሚ መዝግበን እናስተላልፋለን። ምን በረዶ እየሰራ ነው የማይቀዳው ወይስ አረፋ በረዶ ነው?
ይሰራል፣ በረዶ ይሰራል፣ ግን ደግሞ አይቀዳም።
ምን አረፋ እያደረገባቸው ነው?
አይደለም ጭራሽ አይቀዳም።
አይወርድም።
አዎ አይወርድም።
እህ።
በፊት በረዶ አይሰራም ነበረ። አሁን በረዶ ይሰራና አይወርድም ጭራሽ።
እህ። እሺ ቅሬታቸውን መዝግበን በድጋሚ ለጥገና ክፍል እናስተላልፍላቸዋለን።
እሺ እሺ thank you።
ይሄ ለምንጠይቅ ነበር። እናመሰግናለን። መልካም ቀን